hello
ጤና ይስጥልኝ። ናሆም dental ነው።
አዎ ማለት ነው።
ከአሪፍ ፔ ነው የምደውልዎት። ደንበኛችን ረዲት እባላለሁ።
ከምን ከአሪፍ ፔ
እሺ
እሺ እሱ ምን ለሁለት ወር ያክል ምንም አይነት እንቅስቃሴ እያየንበት ስላልሆነ የእኛ ባለሙያዎች በዚህ እሺ።
ሳምንት ውስጥ መጥተው POSኡን ሊወስኑ ነው። ስለዚህ ቻርጅ አድርገው መስራት አድርገው ነው የሚወስዱት። ቻርጅ አድርጉት።
እሺ ነገ ስንገባ አሁን ወጥተናል። ስንገባ እናደርግልሻለን።
እሺ ደንበኛችን ምናልባት POS ያስፈልገናል ባላችሁ እ፣ ግብይት እንቅስቃሴ ባላችሁ ሰዓት እም፣ እ፣ መውሰድ ይቻላል። ደግማችሁ መውሰድ እሺ፣ ትችላላችሁ።
እሺ፣ እሺ እናመሰግናለን።
እሺ፣ thank you።
መልካም ምሽት።
እሺ ለሁላችን